ሄሎ ጤና ይስጥልን ችብችብ
አብሮ ይስጥልን። ደህና ዋላችሁ የኔ እመቤት ሰላም አለን። እቃ ባለፈው ፓስታ ዘንኮ ቀረ። ምን በሰላም ነው?
መቼ ቦይ- ነበር ነበር ያደረጉት?
አረ አንድ አራት ቀን አምስት ቀን አይሆንም ብለሽ ነው። ሳሊም ሙሀባ ሚል ኦኬ ይቅርታ፣ በጣም ትንሽ የራስ እጥረት ስላጋጠመን ነው። እስቲ ኦርደር ያደረጉበትን ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ ሰባ አምስት እሺ
ሀያ አምስት ሀያ እሺ።
ሶስት ሰባ ሰባት
አሳውቀውናል ደውለው ከዚህ በፊት አዎ እንመጥ መቼ?
እናመጣለን እ መቼ ነበር የደወሉልን?
ትንትና ትናንትና። እሺ ትናንትና ማታ ከቢሮ አልተደወለሎትም?
አልተደወለም።
okay እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ለነገ ላስተላልፍሎት፣ ነገ መቀበል ይችላሉ።
አዎ ሌላም እቃ ስላዘዘ አንድ ላይ ብ- ከምትመላለሱ አንድ ላይ ብትልኩ ጥሩ ነው። ሌላም እቃ አለው ሳሊም እሺ፣ ያዘዘው እቃ አለ አጠቃላይ አይደል?
አጠቃላይ ሀያ አንድ ነው አይደለ? ፓስታ አዎ ሀያ አንድ ነው።
አዎ።
እሺ ሀያ አንድ ፓስታ እሺ የት ነው ሎኬሽኑ?
location ኡ ካራ ቆሬ አየር ካራ ነው።
ቆሬ። እሺ አ።
እሺ ነገ እንልካለን።
አሁን ዛሬ ሌላም እቃ አዟል። ማልማላት ምናምን ስላዘዘ አንድ ላይ ትልክለታለች።
በቃ አንድ ላይ ይመጣል፣ ችግር የለውም።
እሺ አመሰግናለሁ።
እሺ፣ እሺ፣ እናመሰግናለን።
ሰላም ዋሉ።
መልካም ቀን።
እሺ እሺ አሜን።